hello
አዎ በአንድ ጨዋታ ተበልቼ Best Bet አቤት አ- በአንድ ጨዋታ ተበልቼ
እሺ
አልገባልኝ ብሩ።
እሺ ትኬት ID ውን በቴሌግራም ላይ ላክልን አዎ ቴሌግራም አልጠቀም ያለኝ
እሺ ትኬት ID ውን ትነግረኛለህ ወይስ እ፣ በስል- በስልክህ ነው የቆረጥከው?
በቤስፒታው እሺ የ Best Bet ቁጥርህ ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ
ሰማንያ አምስት ሰማንያ አምስት ሰማንያ አራት ሰማንያ አራት ሀያ ሰባት አስራ አምስት ሀያ ሰባት አስራ አምስት መቼ ነው ትኬቱን የቆረጥከው?
ቅዳሜ አ እሁ- እሁድ እሁድ እሁድ።
አ እሁድ ማታ ላይ ማለት ነው።
እሺ
አዎ።
ጠብ እንዴ hello hello
እሺ check ያደረኩ ነው አንዴ።
እሺ
በስንት ብር ነበር የቆረጥከው?
ሀያ አምስት ብር ነው ሀያ አምስት ብር አዎ
ሀያ ሶስት ብር ነው ሀያ አምስት ብር
አዎ ሀያ አምስት ብር ነው ሀያ አምስት ብር ያደርጋሉ። አዎ
hello hello እ፣ ይሄ ቲኬት ቦነስ የለውም
እንዴት እ፣ odd ኡ ከ total odd ኡ lost ካረከው odd ጋራ ሲካፈል ከሀያ በታች ነው የሚመጣው። ቦነስ የሚኖረው ከሀያ በላይ ሲሆን ነው።
odd ኡ እኮ አሁን ሰላሳ ብር ነው ሰላሳ ሰባት ሰላሳ ሰባት ነጥብ ሰማንያ ሰባት አይደለ?
አዎ አንተ እ፣ አንድ lost አለው አይደለ? lost ኡ ደግሞ ሁለት ነጥብ አንድ አምስት odd ነው። ሰላሳ ሰባት ነጥብ ሰማንያ ሰባት ሲካፈል ለሁለት ነጥብ አንድ አምስት አስራ ሰባት ነጥብ ስድስት አንድ ነው የሚሆነው። ከሀያ በታች ይሆናል ማለት ነው። ስለዚህ አዎ ቦነስ የለውም።
አዎ በአንድ ነጥብ ምናምን ቢበላ ይገባልኝ ነበረ።
አንድ ነጥብ ምናምን ቢሆን አዎ odd ኡ ከሀያ በላይ ስለሚሆን አዎ